ಅದನ್ನ ತಗೊಂಡಿಲ್ಲ ತಗೊಂಡಿಲ್ಲ ಮಾತಾಡಿ ಚಲೋ આવે
ಬಿಸಿಬಿಸಿ ಇಲ್ಲ
બેસ બેસ Hello?
અમે દરજા አብርሃም ነኝ አይሰማም?
ካዲሎ አብርሃም ነኝ ካዲሎ ካሸር ዋን ሎክዶ ነብኝ ነው
શરૂઆત አ- ሐምራዊ አንድ መቶ ሰባ ચાલો ካሸር ዋን કરેગલા હાલો
ሐምራዊ አንድ መቶ ሰባ አብርሃም ካሸር አዲው ዋን ነው የሚለው ሾፕ አ- ሐምራዊ ሾፕ ነኝ።
ሐምራዊ ሐምራዊ አንድ መቶ ሰባ ካሸር አንድ አብርሃም አዲሎ ሐምራዊ አንድ መቶ ሰባት
አንድ መቶ ሰባ ሰባ ሰባ
አንድ መቶ ሰባ እሺ ከሰራ ካሸር ዋን አደረገ አ ካሸር አንድ አ- አ- እሺ፣ አ- አንድ ሉክ አደረግልሃለሁ እሺ እሺ እና